ኢትዮጵያውያኖች ናቸው እኮ በአማርኛ የማወሩት።
ፖርት በኩል እንርዳዎት
Hello
ፖርት በኩል ሁሉ ስፖርት ላይ እንዴት ነው ኢትዮ እንትን ቴሌብር እና የንግድ ባንክ የተ- የተነሳው?
System እያስተካከልን ስለሆነ ይስተካከላል። እስከ ነገ ይጠብቁ።
አሀ፣ አሁን የበላሁት ብር እንዴት ላድርገው?
እስከ ነገ ይጠብቁና ማውጣት ይችላሉ። ካለበለዚያ ደግሞ የአንበሳ ሄሎ ካሽ አለ፣ በሱ ማውጣት ይችላሉ።
እሱም ከየት ይመጣል? ገጠር ህልም ማለ ገጠር እኮ ነው። ከአንቺ ሰማይና ምድር ነን።
ስለዚህ ምን ልርዳዎት ውድ ደንበኛችን?
ብራችን ይመልሱ።
እስከ ነገ ጠብቀው በቴሌብር ማውጣት ይችላሉ። ካልሆነ ደግሞ አንበሳ ባንክ ሄደው በአንበሳ አሀ፣ ነገ ነው የሚወጣው ቴሌብሩ።
አዎ
እናመሰግናለን። እድሜ ጤና ይስጥሽ። አሜን በይ።